hello hello አለ ወይ ወይ እሺ የኦስካሩን ምግብ ይዘው ወጥተሃል? የኦስካር ጋር አዎ ይዤ ወጥቼ እኮ ሳሊተ ምህረት አካባቢ ነው የነበረች።
እሺ ስፈጥንባት ከየትኛውን ያመጣዋል ደርሻለሁ ምናምን ስላት እሺ ከዛ ከኦስካር ከዚህ ከዚህኛው ነው እንትን branch ነው ያመጣሁት ምናምን ነገር ስላት ባለፈው እንደዚህ አድርጎኝ እኔ ሌላ ነገር ስላገኘሁበት እኔ አሁን ድጋሚ ከዚህ አልቀበልም አልወስድም የዚህን ካንስል የዚህን ከዚህ ከሆኑ ምናምን አልፈልግም አለች።
በቃ እሺ እዛው መልሰውና አሳውቀን እሺ
እሺ እሺ ቦት ላይ አሳውቅ
እሺ እሺ እሺ